ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ምን ልታዘዝ
እ፣ ቴሌዊን ልመዝገብ ብዬ ነበር በዚህ ስልክ።
ኮ- እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውልና
እህ፣ ሰባ ቁጥር ትጫን ነው ቋንቋውን አማርኛ አድርገው
እሺ ሶስት ቁጥር ለመጫወት የሚለውን ምረጥና ጥያቄና መልስና እድሉን ይሞክሩ የሚል አለ እዛ ላይ
እና ከመለስክ ብቻ ነው የም- የሚመዝገበው?
አይደለም ኩ- ሁለት ቁጥር ላይ coin ትገዛና ጥያቄና መልስ ስትመልስ ወደ አስር ስትመልስ ትኬት ነው የሚሰጥህ
እሺ።
እ፣ የእድል ጨዋታ ላይ በትኬት ነው የምትጫወተው ሞባይል ላፕቶፕ አምስት ሺህ ብር ሽልማቶች ናቸው
እሺ
እሺ መልካም ጊዜ
አሜን ላንቺ አሜን እሺ ባይ